ሄሎ
ወይ ሀሴት ነኝ።
የሆነ የሞተረኛ order አስወጪልኝ በእናትሽ።
ንገረኝ፣ order ነበር።
እሺ አልሰጡኝም። አየጋሪ ሰማንያ አምስት አርባ አንድ
ሰማንያ አምስት አርባ አንድ አ
የሞ- አ፣ እሺ አትሰራውም
እ አትሰራውም? የሞተር ሞተረኛ የለም?
ማስጠቅል አ እሺ እሺ፣ አስተላልፍልሃለሁ።
እሺ እሺ እሺ እሺ፣ ቻው